ጌታ በአንድ ምሽት ጀምር በአንድ ቀን እይታ በአንድ ምሽት ጀምር በአንድ ቀን እይታ በዕለቱ ተወጥኖ ላይሰምር በዕለቱ ምነው አጣደፈኝ ዘንድሮስ ጫን ያለው ነው ከመቼው ስር ሰዶን እንዲህ አከለፈኝ አይሆንም ያልኩት ሆኖ ሄደ ልቤ በኖ ዛሬም ተፈትኖ ውበት አይቶ ውበት አምኖ በፈገግታ ታዛዥ ሆኖ ወይ መረታት ፈጥኖ ከርሞ ቢያዘልቅልኝ ባገኛት ደግሜ አይቆጨኝም ነበር የዛሬው ድካሜ ከአንገት በላይ ባልቀረብኝ እንቅፋቱን ባልጣለብኝ ላይደበቅ ላይሸሸግ አንዴ ሆኗል ምን ይደረግ ላይደበቅ ላይሸሸግ አንዴ ሆኗል ምን ይደረግ ወድጄ ተረታሁ አጣሁኝ ፎይታ አፍቅሬ ተቀጣሁ አጣሁኝ ፎይታ በአንድ ምሽት ጀንበር በአንድ ቀን ጌታ በአንድ ምሽት ጀንበር በአንድ ቀን ጌታ ማልመዱን ባያውቅበት መግባባት ቸግሮ ዘዴው የጠፋበት ለብቻው ላይ ወጣው ሰው ወዴት ይሸሻል ችሎ ላይ ገፋበት ፍቅር መች ይዘልቃል በአንዱ ካመዘነ በንጥልጥል ከሆነ ሙድ ያስችሎት አልጨከነ ወይ ወጥቶለት አልሰከነ ብቻውን ተከነ አልኩኝ ፈራተባ ቆረጥኩ እንዳታኋት እንዳሻኝ ቀርቤ ወይ አላጫወትኳት ስሜት ሲግል መጠናቶ ፍቅር ሲታይ ይፋ ወጥቶ የት ሊደረስ አንገት ደፍቶ አንጀት ሳይረስ ጥሙ ረክቶ የት ሊደረስ አንገት ደፍቶ አንጀት ሳይረስ ጥሙ ረክቶ እጄ ተረታው አጣሁኝ እፎይታ አፍቅሬ ተቀጣሁ አጣሁኝ እፎይታ በአንድ ምሽት ጀምር በአንድ ቀን እይታ በአንድ ምሽት ጀምር በአንድ ቀን እይታ ግብዳ ተሸክሜ እዩን ስንከራተት ለመውደድ አትግሜ ልብ በል በሉት ልቤን እንዳልኖር ያላቅሜ ካልፈታኋት ልቤ ተያዝኩኝ ባንድ እይታ እንዲያው በጨረፍታ በምሽት ለማታ ሳላስበው ስቃ ገብታ በትዝታ ቤቷን ሰርታ ሄደች ተሰናብታ ልማከረው ከማን ልካፈለው ሚስጥሬን አውጥቼ ኧረ እንዴት ላቅልለው ካንደበት ላይ የከበደ ከእሳት በላይ የነደደ በዓይኖቼ ጦስ መጥቶብኛል ስውር መረብ ጥሎብኛል ምን ባደርገው ይሻለኛል የምሆነው ጠፍቶብኛል ምን ብፈጥር ይሻለኛል መላው መዶን ቸግሮኛል በዓይኖቼ ጦስ መጥቶብኛል ስውር መረብ ጥሎብኛል ምን ባደርገው ይሻለኛል የምሆነው ጠፍቶ